ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ቀደም የሆነ ትራን withdraw ላይ ያረኩኝ ተሳስቼ ነበርና
እሺ
ቴሌግራም ላይ ልኬላችሁ ነበር። ምንም መልስ አልሰጣችሁኝም።
እሺ ሲስተካከል እዛው ቴሌግራም ላይ ስለምናሳውቁት እዛው ላይ ይከታተሉ።
ምን ያህል ጊዜ ይፈጃል?
እርግጠኛ አይደለንም። ዛሬም ከተስተካከለ ዛሬ ካልሆነ ነገም ይስተካከላል።
እም፣ እሺ በቃ